ያጨመትኝ ያጨመትኝ አንቺ ከሆነች በፍቅር ያሰከንሽኝ ያሰከንሽኝ እሳሱኑ ያደረግሽኝ በፍቅር ያቀዘቀሽኝ ገና ባፍላ ዕድሜ ያጨመትሽኝ ያጨመትሽኝ አንቺ ከሆነች በፍቅር ያሰከንሽኝ ያሰከንሽኝ እሳሶኗ ያደረግሽኝ በፍቅር ያቀዘቀሽኝ የፍቅር ጽናት ኖተሽ በመንፈሴ ምክንያት የሆንሽልኝ እዚህ ለመድረሴ በየዕለት ኑሮዬ አለሁኝ እያልሽኝ ከእኔነቴ ጀርባን አንቺ ነሽ ያለሽኝ ሰላሜን አገኘው ባንቺ በሕይወቴ ሞገድሽ ትልቅ ቦታ አለው በኔነቴ ከስጋ ከደም ዋሴ ከደም ዋሴ ተስማማሽ ከአካል ከነፍሴ ከአካል ከነፍሴ ከስጋ ከደም ዋሴ ከደም ዋሴ ተስማማሽ ከአካል ከነፍሴ ከአካል ከነፍሴ ገና ባፍላው ዕድሜ ያጨመትሽኝ ያጨመትሽኝ አንቺ ከሆነች በፍቅር ያሰከንሽኝ ያሰከንሽኝ እሳሱኑ ያደረግሽኝ በፍቅር ያቀዘቀሽኝ ገና ባፍላው ዕድሜ ያጨመትሽኝ ያጨመትሽኝ አንቺ ከሆነች በፍቅር ያሰከንሽኝ ያሰከንሽኝ እሳሶኗ ያደረግሽኝ በፍቅር ያቀዘቀሽኝ በበድለሽ እንኳን ቅያሜን አታውቂም እኔን ለማስደሰት ደግመሽ አታበቂም ሕይወቴን ስቃኘው በፍቅርሽ ስሌት ለዳንቺን ማግኘት ነው ትልቁ ስኬት ሰላሜን አገኘው ባንቺ በሕይወቴ ሞገድሽ ትልቅ ቦታ አለው በኔነቴ ከስጋ ከደም ሕዋሴ ከደም ሕዋሴ ተስማማሽ ከአካል ከነፍሴ ከአካል ከነፍሴ ከስጋ ከደም ሕዋሴ ከደም ሕዋሴ ተስማማሽ ከአካል ከነፍሴ ከአካል ከነፍሴ ሰላሜን አገኘው ባንቺ በሕይወቴ ሞገድሽ ትልቅ ቦታ አለው በኔነቴ ከስጋ ከደም ሕዋሴ ከደም ሕዋሴ ተስማማሽ ከአካል ከነፍሴ ከአካል ከነፍሴ ከስጋ ከደም ሕዋሴ ከደም ሕዋሴ ተስማማሽ ከአካል ከነፍሴ ከአካል ከነፍሴ